ጤና ይስጥልን የልብዛ ሊዲያ ነው የባኩትና የዘልጅ ማለት ነው።
አብሮ ይስጥልን። ሰላም ናችሁ? በ mistake ደርሰኝ ነው እና የላካችሁት የውጭ process
እሺ፣ ከየት message ከየት ነው ከጎንደር ነው ያለ እ?
message ከየት ነው የደረሱት?
በ text ደረሰኝ ኢትዮ ምናምን ነው።
ከምን ላይ ማለት ወይ- የላከሉትን ቁጥር ያውቃሉ?
okay የላከልኝ እሺ፣ ላሳ ይቅርታ፣ ያው የከፈትኩ ነው።
እሺ ችግር የለም።